ደግሞ
ሄሎ አውጭ ሄሎ ወይ ወይ አቤት ወይ እንትን አለም ፀሐለች እንዴ እ ምሳ እንትን እያሉ ወደ ላይ እያመጣች ነው። ታች ነች።
እውነት አይ ቆላላችሁ እንዴ ቆሎ ፈልጌ ቆሎ ፈልጌ አለው አለ በቃ ከቻለች ወርወር አድርጌልኝ በያት አንድ ኪሎ አ ግማሽ አላችሁ ግማሽ የለም ወይ ነው?
በቃ እሺ ግማሽ እሺ።
ልብኝ እሺ እሺ